ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ
መደውለው ከ We Plus Solution ነው። We Plus Solution ድርጅት አንድ application develop አድርጓል እና store አችሁን እዛ ላይ እንድታስተዋውቁበት ነው። ፈርኒቸር ቤት አላቸው አይደል?
ያው
እሱን store አችሁን እኛ application አለን እዛ ውስጥ አስተዋውቃችሁ እ፣ እንድትሸጡበት ነው እና አሁን ምዝገባ ላይ ነን። ምንም ክፍያ የለውም ለምዝገባ። እ፣ application ኡ አውርደው እዛ ላይ እንድትመዘገብ ነበረ ፈቃደኛ ከሆንክ
እሺ፣ ችግር የለውም።
Link ልላክልህ ወይስ ታወርደዋለህ? application App Store ላይ
ምን የሚል ነው ስሙ?
ምን አልከኝ?
ስሙን ማን አልሽኝ? ይቅርታ።
We Plus Solution E Plus አዎ Okay፣ እሺ፣
We Plus Solution Provider የሚል ማለት ነው።
Okay፣ እሺ። ማንኛውም item ይሰራል ምን አልከኝ?
ወይስ ፈርኒቸር ብቻ ነው ወይስ ሌላ item ኦችን መስራት አይ ይቻላል?
ሌላ ምንት ማለት ከፈለክ አለ እ፣ የፈርኒቸር ቤት የእናንተ ስላየው ነው።
Okay፣ እሺ፣ እሺ።
እ፣ ታወርደዋለህ? Link ኡ ይጥር ነው።
አ፣ ችግር የለውም ካለ አወርደዋለሁ።
እሺ እልክላለሁ በቃ።